hello አቤት ከቤት ቤት ነው የምደውልላችሁ።
እ?
ከቤት ቤት ነው የምደውለው።
አሽ እሺ እሺ እሺ አዎ አሁን አድረስ account የለኝም።
history ላይ ገባሁ።
አዎ ገብቻለሁ።
ከዛ በኋላ voucher history የሚል አገኘ አላገኝም። ያው በቃ ነካውታ።
አገኘው።
አዎ አዎ ከዛ በኋላ ቀኑን አስተካክልለት
ቀኑን ወይ እንትን ይሄ አሁን ዝርዝር አላመጣልህም።
እ፣ አሁን የሆነ voucher X X ያለበት ኮድ አዎ አይደለም ኮዱን ተወውና እ፣ voucher የእንትን ያልካቸው ዝርዝሮች አሉ አይደለ?
አዎ አዎ ከዛ እሱን የመጨረሻውን አርባ ብር ከሆነ amount ኡን ካለ click አድርገው። እሱን ልካ amount ኡ አርባ ብር ነው አርባ ብር ነው። አዎ እኮ የአርባ ብሩ ላይ click አድርገው።
እሺ እየፈለኩት ነው። አገኘ ነው። እሺ እሱን ከዛ እሱን ስትነካው ምንም ኮድ አላመጣልህም።
እ፣ ስ- ይኸው ስምንት አዎ አመጣልኝ። አዎ ኮድ አገኘን እሺ ንገሩኝ። እሺ ስምንት ዘጠኝ እሺ ስምንት ዘጠኝ ኤ እ፣ ሁለት ሀያ ሁለት ሁለት ሀያ ሁለት ሶስት ሶስት አዎ በቃ እሱ መምላት ትችላላችሁ።
እሺ እናመሰግናለን።
ሀረግ እባላለሁ።
እሺ አድርጌ እናመሰግናለን።
መልካም